hello hello አቤት አቤት፣ አይሰማም?
ዮሴፍ ይሰማል። እ፣ ምንም እያስነካኝ አይደለም እንትኑ ዋይፋዩ
okay። ምን connection ነው?
እ፣ እኔ መሰለኝ እኔ እንጃ። እስኪ check ታደርግልኛለህ እንዴ? ምንም ብነካው የምነካበት ቦታ ላይ እያመጣልኝ አይደለም።
okay። አ፣ ምን ላድርግልሽ አሁን?
እስቲ እ፣ ወይ refresh ምናምን አድርጉት ወይ እ፣ ዋይፋዩን እንደ አዲስ restart ምናምን አድርጉትና እ፣ መልሼ ስልክልህ accept በለኝ።
እሺ፣ እሺ፣ ከአንድ ወይ- ከአምስት ደቂቃ በኋላ ልክልሃለሁ። accept በለኝ።
እሺ፣ እሺ።
እሺ፣ እሺ። ሰላሳ ሰላሳ ስድስት ስልሳ ሰባት